እኔ ልዙር ዚቦቹን በቃ ፒሲ ውስጥ ታከር የሆነ በጣም ዊርድ ነው። ልሙት ሄሎ ሄሎ፣ ሰላም ነው ሰላም ነው?
አለን ከቤት ቤት ነው እንደው
እሺ፣ እሺ።
እኔ ዴት ስክላኩ
እስክልላክልህ በ-
አዎ ወይም ትናንትም የተላከ ከሆነ just accept እንድትሉ ነው
አዎ፣ አስር ምናምን የሚለው ነው እንግዲህ
እ አስር አስር። አዎ፣ ቆይ አንዴ ልብ- እሺ ጥቂት ሄሎ
ሄሎ፣ አቤት አቤት አስር ሰባ ዘጠኝ
መጨረሻ
ስልሳ አምስት
እሺ